ጤና አቤት ጤና ይስጥልኝ። እሸቱ ማግኘት ነበር የፈለኩት።
ጉዳይሽ ምን ነበር? ማየት ይችላል። ጉዳዩ ማወቅ ይቻላል።
ጉዳዩ አንዳንድ ነገሮችን ለማከም ፈልጌ ነበር።
ምን ነበር?
አይ በወጌሻ ወጌሻ ላይ መማር ፈልጌ ነበር እና ሌላ ሌላም ነገሮች አሉ ማለት ለመመዝገብ ፈልገው ነው።
አይ ለመመዝገብ እንኳን አይደለም፣ እሱን ማማከር ፈልጌ ነበር።
እኮ ኮሜዲያን እሸቱ personal ስልክ አይይዝም። የግል ስልክ ስለማይዝ እኛ ነን ስልክ የምናነሳለት። ጉዳዩ ለእኔ መናገር ይችላሉ?
እሺ በቃ እሺ